ሰላም ሰላም፣ ጤና ይስጥልን። ቤስት ቤት
አዎ ቤስት ቤት ነው። በደንብ አመሰግናለሁ። speaker የሆነ ችግር አጋጥሞኛል።
እሺ፣ ምን ነበር ችግሩ?
አሁን ሌላ account አሁን account መክፈት ፈልጌ password ይጠይቀኛል፣ ስልክ ቁጥር ይጠይቀኛል። ስልክ ቁጥርን ሳስገባው password password password ይጠይቀኛል። ቴሌብርን password ሳስገባው አይሰራልኝም። ምን ላድርግ?
Okay፣ password ተሳስተህ ነው የሚሆነው። password ኡ የሚሆነው ስምንት character ነው።
የእንትኑ የ- register ስታደርግ new password እና confirm ብሎ ይመጣልሃል አይደል?
አዎ እሱ ስምንት character የሆነ የመጀመሪያ capital letter፣ ሁለተኛ small letter እና ሶስተኛ ላይ ደግሞ ቁጥር አስገብተህ small letter ካረክ በኋላ ከ- አንድ symbol ማስገባት አለብህ። ልክ እንደ at hashtag የሚሉት አሉ አይደል?
እም።
እንደዛ አ- አንድ ታስገባበትና ቁጥር password ኡን አድርገህ password ኡን ማለት
አዎ password ስታስገባ መጀመሪያ capital letter ምናምን ነው።
አዎ የመጀመሪያ ካፒታል ከዛ small ከዛ ደግሞ symbol መግባት አለበት። ልክ እንደ at hashtag ያለ አለ አዎ ልክ እንደ
እንደዛ ዶላር ላስገባው ነው።
ምልክት ምናምን ምልክቶቹ አ- ማለት ነው።
አ- አ- አ- አ- እሱን ታስገባና ከዛ ቁጥር አስገብተህ ስምንት character መሆኑን check አድርገህ ከዛ confirm የሚለው ላይ ያ- ራሱን የ- ከላይ የጻፍከውን ደግመህ ትጽፈዋለህ ማለት ነው።
እሺ እሺ ከዛ አመሰግናለሁ።
register ስለው ይገባል።
እሺ እሺ እሺ አ- መልካም ካልገባልኝ እደውልልሻለሁ።
ደውል እሺ።